ነበር። አቤት hello፣ አቤት ሄሎ፣ አቤት አቤት ቦታ ለመያዝ ነበር።
ለ stand up comedy ነው።
አዎ እሺ፣ የስንት ሰዓቱን ቦታ መያዝ የፈለጉት?
የስምንት ሰዓት እሺ፣ እሺ፣ ስሞትን ይንገሩን።
ቃል ኪዳን
ቃል ኪዳን ማን?
አብርሃም
እሺ፣ ስልክ ቁጥር ዜሮ ዘጠኝ
ስልክ ቁጥር ይኸው የኛው ነው።
እሺ፣ ስለማይታየኝ ነው። እኔ እናት እሺ ይገርም።
ዜሮ ዘጠኝ እሺ፣
ቁጥሩን ግን አላውቀውም በአካል አዲስ ስለሆነ ቆይ ቆይ እሺ፣ እነግርሻለሁ።
ዜሮ ዘጠኝ ዘ- ዜሮ ዘጠኝ ዘጠና አንድ ሀያ ሁለት አዎ ቆይ እሺ፣ ጠብቂ ዘጠና አንድ ሀያ ሁለት ሀያ ስድስት ዜሮ ዜሮ አዎ ለስንት ሰው ነው ቦታ ማስያዝ የፈለጉት?
እ ለስንት ሰው ነው ቦታ ማስያዝ የፈለጉት?
ለሁለት ሰው ትንሽ ልጅ አለች። አራስ ነ- አስራ አራስ ቤት ነች፣ ግን ትንሽዬ ነች።
እም፣ ከአስራ ሶስት ዓመት በታች አይቻልም።
አይቻልም።
አዎ ሊረብሹ ስለሚችሉ እ፣ እሺ እንደሱ አይቻልም። ለአንድ ሰው ላድርገው ወይስ?
ለሁለት ሰው አልክ።
እሺ እሺ፣ የስምንት ሰዓቱን ነው አይደለ ያሉኝ?
አዎ እሺ፣ ትኬቱን እዛው በአካል መጥተው ነው የሚቆርጡት። ሲኤምሲ ሚካኤል Economics Association ህንጻ።
እሺ እሺ እሺ፣ የእኔ እመቤት መልካም ቀን።
እሺ
እሺ